ሄሎ
ሄሎ፣ አቤት።
አንድ ፒካፑቸው ነበረ። ስንት ነው?
ምን አይነት ፒካፕ?
three L ነው የሆነ double ጋቢና
D4D ነው three L?
three L ነው መሰለኝ። ነጩ
ነጭ። እስኪ check አድርጌ ልደውልልህ ስልክ- ወይም ስልክ ልስጥህ ያዝ፣ ስልክ ልስጥህ ያዝ።
እሺ፣ ቆይ አንዴ ዜሮ ዘጠኝ ስልሳ ሰባት ዘጠኝ ስልሳ ሰባት ስልሳ ሰባት አርባ አራት ሰባ ሰባ አርባ አራት ሰባ ሰባ
ሰባ ሰባት እሺ፣ አመሰግናለሁ።
ካልሆነ ሌላ ስልክ እሰጥሃለሁ በኋላ በዚህ ነው።
እሺ፣ እሺ።
እሺ